ሄሎ አትስለኝ
ሰባ አራት አስራ ሰባት ኮምፕሊት አድርጊ አሳሳሳለ ማን ነው አሸብር
እሺ አሸብር ሌላ አለ
ኦርደሩን አውቃለሁ ዳታው የሆነ ምን እንደሆነ ብቻ አላበራም አለና ኮምፕሊት አድርጊ ኮኔክሽን ነው የሚሆነው እሺ ኮምፕሊት እልላለሁ
አዎ ግን አስተካከላችሁ ግን
ሌሉን ነው የምናስተካክለው መጀመሪያ ጠይቃ አንቺ አይደለሽም በቃ ኮምፕሊት
እልላለሁ